ተፈጥሮን የኔ ዓለም በማውደም ተከኖ አይነ ኮከብ ጎብን የኔ ዓለም የደስደስ የዋጣት አስተውላኝ ሄደ የኔ ዓለም የተዋበች ወጣት የዘንድሮ ክረምት አጉረመረመና ሐምሌና ነሐሴ አጥግቦታልና አሳየኝ ሐምን አይ ያችን መልከቀና እንዲህም አልነበር ያቻምናው ሐሳቤ እንዲህም አልነበር ያቻምናው ሐሳቤ እንዲያው በቆንጆ ልጅ አይ ተጨነቀ ልቤ ውበት አይቶ ማለፍ እኔን መቸገር ውበት አይቶ ማለፍ እኔን መቸገር አሸነፈኝ ቃሏ አይ ብቻ አነጋገር እንደ ገብስ ዛላ የኔ ሆን ጸጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተከኖ አይነ ኮከብ ጉብን የኔ ዓለም የደስደሴ ዋጣት አስተውላኝ ሄደ የኔ ሆድ የተዋበች ወጣት ሽጋ የለም ብዬ እውነት ነው ተብሎ ቆንጆ የለም በይ እውነት ነው ተብሎ ጎዳ አረገኝ አባይ ዘንበለል አብክሎ ሐምልና ነሐሴ አልፎ አልፎ ወራቱ ሐምልና ነሐሴ አልፎ አልፎ ወራቱ በጋውም ደረሰ አይ ተሸኘ ክረምቱ ያችስ የፍቅር ስም ምን ነው ታዲያ ትምህርት ያችስ የፍቅር ስም ምን ነው ታዲያ ትምህርት እያየለ በሄድ ላይ ልቤ ተገታ እንደ ገብስ ዛላ የሚሆን ጸጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ትንክን አይነ ኮከብ ጎብን የሚሆን የደስደሴ ዋና አስተውላኝ የልጅ የኔ ዓለም የተዋበች ወጣት ዘመድ ተሰብስቦ ወገን አለኝ ብዬ ዘመድ ተሰብስቦ ወገን አለኝ ብዬ ቤቱ ባደስ ደምቆ አይ ፍሬዳይን ብዬ ከሰው መጫወቱን ሆድ ይተመኝ ከሰው መጫወቱን ሆድ ይተመኝ ደግሞ ከዳይ ልብህ አይ ወዳንቺ ተሸኝ እንደ ገብሱ ዛላ የሚሆን ጸጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተከኖ አይነ ኮከብ ጎብን የሚሆን ይደስደስ ዋጣት አስተውላኝ ሄደች የኔ ዓለም የተዋበች ወጣት አስተውላኝ ሄደች የኔ ዓለም የተዋበች ወጣት አስተውላኝ ሄደች የኔ ዓለም የተዋበች ወጣት አስተውላኝ ሄደች